ነገር ቢፈቀድ እርቀት ያሻግራል። ፍፄ hello hello ፍፄ ፍጹም
አቤት ስንት ቀን ነው የሚፈጀው? ደህና ነህ? ለነገር መጀመሪያ ሰላም ነህ? ስንት ቀን ነው የሚፈጀው? ደውልልኝ ይሉሃል።
ደውልልኝ።
አዎ ደውልላቸው።
እሺ እሺ